ወደዚህ ትወርቃለች።
ሄሎ ሄሎ፣
አቤት
ጤና ይስጥልኝ።
አበስነ ሰላም ነው።
ምን ልታዘዝ?
አጨዋወቱ system ኡ ለማወቅ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉ።
ከዛስ ሰባ ቁጥር ተጭነው አማርኛ ያድርጉ።
እሺ
ከዛ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ
ስለዚህ ጥያቄና መልስ በ coin እ፣ የእድል ጨዋታ በትኬት ይጠቀሙ።
እሺ እንትን ሽልማት አለ ወይስ እንዴት ነው?
ሞባይል ላፕቶፕ አምስት ሺህ ብር ነው ሽልማቱ።
እህ ሞባይል ላፕቶፕ
እ
ሽልማት ናቸው።
አይ፣ ባለፈው ዕለት እንደዛ አይነት ጥያቄ ያኛው ሲም ካርድ ላይ ሞክሬ ተሸልሟል ምናምን ተብሎ
coin ትኬት ምንድን ነው የገባሉት?
ቲኬት ተሸልሟል ነው የሚለው።
ትኬት ማለት የእድል ጨዋታ መጠቀሚያ ማለት ነው። የቴሌቪዥን
አሀ ስለዚህ ቲኬት ተመሳሳይ የተሸለምኩ
አዎ።
ስለዚህ ማልስ ሲመለስ ነው ሌላ ሌላ ማ- እንትኖች ሽልማቶች ምናምን
አዎ።
እሺ
እሺ